ጤና ይስጥልኝ ጉዳዬን የደወሉት ራሔል እባላለሁ። እባክዎ ምን ልርዳዎ? ሄሎ ሄሎ
እንዴት ነሽ?
ጤና ይስጥልኝ እግዚአብሔር ይመስገን።
ማን ነሽ?
ራሔል እባላለሁ። ጉዳዬን የደወሉት እባክዎ ምን ልርዳዎ?
ምንም በቃ እሺ መልካም ቀን።
ቻው